ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን
ጧጧ ሁለት ብር- ሁለት ሁለት ብር እየወሰደብኝ ነበር። ለማቋረጥ ፈልጌ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ ይላል
አልቋረጥ ብሎኝ ነው እ፣ ብታቋርጡልኝ።
እሺ ስልኮትን ይንገሩኝ ነው
ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ሰባት
ሀያ ሰባት ዜሮ ሁለት
ዜሮ ሁለት ስልሳ አምስት
ስልሳ አምስት አስራ ስምንት
አስራ ስምንት መስመር ላይ ጠብቁ አንዴ እሺ
ተቋርጦሎታል።
እሺ እሺ እሺ አመሰግናለሁ።
እሺ እሺ።
እም።